ሄላው ጤና ይስጥልኝ። ዶንኪቲቭ ነው የምንለፍጣት።
ትንሽ አነሳሽ አዎ እኔ ነኝ ያነሳሁት። ሄኒዬ
አስራ ሶስት ሺህ ስንት ነው የሚላክላቸው? ማኪ የድንቅ ልጆችን ስንት ነው የሚላክላቸው?
አትቆርጮም እንትን ነው እ?
የመስፍን ንጋቱን ይኸው አስራ ምናምን ሺህ ብር ነው የመጣው። receipt ኡን ይኸው መስፍን ንጋቱ ብለን እንክፈተው። forward ስላደረኩት የለም ካለ መስፍን ንጋቱ እኔ እንትኑ ብቻ ነው አካውንት
እኔ የት ምክንያት እኔ ግን አገባው ብለ እኔ ግን ሰላም ያለከው አንቺ ጋር ነው እኮ እ፣ ምኑን ነው የፈለግሽው?
account ያስገባበትን ብሩ እኔው ነው እ።